ሰላም ጤና ይስጥልኝ። ብስት ቤት ከዜባኮ ብዘዛው
አይ ሶስት ሺህ አምስት መቶ በሳንት ፔ ዊዝድሮ አድርጌ ማለት ነው እሺ
እና አልገባም። ኮንፊርም ብሎ ቁጭ ብሏል።
ስንት ብር ነው?
እ ስንት ብር ነበረ?
ሶስት ሺህ አምስት መቶ እሺ የደወልክበት ስልክ ነው የብስት ቤት ቁጥር?
አዎ አዎ ሄሎ
እሺ ያስገባህበት የቤት ቤት ቁጥር ዜሮ ስምንት ያስገባህበት የቴሌ ቁጥር ዜሮ ዜሮ ዘጠኝ ሰባ ዜሮ ስምንት ሀያ ዘጠኝ አስራ አምስት ሰባ ነው።
አዎ
ለው ይሰማሃል ለመያዝ እሺ አንዴ ይቅርታ ከጫጫታው ወጥተህ ልታወራኝ ትችላለህ? ከጫጫታው ወጥተህ ልታወራኝ ትችላለህ? እየተደማመጥን አይደለም ለመያዝ
እየሰማሁሽ ነበር ማለት ቁጥሩ ያንተ ዜሮ ድምፅ ዘጠኝ ዜሮ አይሰማኝም።
ስምንት አምስት አምስት ሰባ እያልሽኝ ነው።
ዜሮ ስምንት ሀያ ዘጠኝ ሀምሳ አምስት ሰባ ነው አይደለም?
አዎ
አካውንትን አንዴ check ማድረግ ስላለብኝ ነው። መስመር ላይ ጠብቀኝ እሺ። መስመር ላይ ጠብቀኝ።
እሺ እሺ
hello
ወይ እሺ፣ ከቤስት ቤት account ወጪ ሆኖ ወደ ቴሌብር ቁጥር ገብቶልሃል። እሺ check አድርገው።
እሺ በጣም ነው የማመሰግነው።
እኛም ስለደወልክ እናመሰግናለን። መልካም ምሽት ይሁንልህ። ደምበኛ እሺ ውዴ ለአንቺም መልካም ምሽት።